ጤና ይስጥልኝ።
ጤና ይስጥልኝ። ማሽን ተበላሽቶ ወስደውት ነበረ። እስካሁን አልመጣም። የዛሬ ሳምንት ነበር የወሰዱት።
እሺ ደንበኛችን ቢጃ ቁጥሮትን ይነግሩኛል ወይም ደግሞ TIN number ኦትን።
TIN number ኡ ሁለት ዜሮ ሀያ ስምንት እሺ
ዘጠና ስድስት እሺ
ስልሳ ስምንት ሰባ አራት ስልሳ ስምንት ሰባ አራት ነው ያሉኝ።
ሙሉ ተሾመ ምግብ ቤት ነው የሚለው።
እሺ ትንሽ ይጠብቁኝ። ሙሉ ምግብ ቤት ነው።
አ
እሺ ደንበኛችን ሙሉ ስሞትም አልበል
እ ስሞትም አልበል የእርሱ
የኔ አዎ የኔ ባልማኑ ነኝ። መልካሙ ነው የምባለው።
መልካም ውባ
መልካሙ ውባለ
ማን አሉኝ? ይቅርታ።
ውባለ ውባለ መልካሙ ውባለ
እሺ ስልክ ቁጥር አሁን የደወሉበትን ለመዝግበው።
አዎ መዝግቤ
መቼ ነበር የዛሬ- የተወሰደው?
የዛሬ ሳምንት
ምንድን ነው draft machine ነው?
እ እ draft machine ነው ፍሪጅ ነው?
አ machine machine የ draft machine
የተቀያሪ አልተሰጡትም?
አልሰጡኝም። ተቀያሪ ዝም ብሎ ሰውም ማሽን ድራፍት ጊዮርጊስ ስለሚፈልግ ሰው እያስቸገረኝ ስለሆነ ከሰጥቶ ሊመጣልኝ አሪፍ ነበረ።